ጤና ይስጥልኝ አቶ ዮናስ አቤት ከአሪፍ ቤት ነበር የምደውልዎት።
አዎ፣ screenshot ኡን እያየ ነው ነበር።
አዎ።
withdraw የሚያደርገውን አላ- አያሳየንም። ሰ- ከሰዓቱ ሙሉውን የገባውን አያሳየንም። ደንበኛችን
እና አሁን መጨረሻ ላይ እ?
መጨረሻ ላይ የላካ- የላኩትን ደንበኛችን ሙሉውን አንስተው ይልኩልናል።
መር- የተቆረጡትን አራት መቶ ሀምሳ ማለት ብር ነው።
ሙሉውን ሙሉ ሶስት ፎቶ ነው የላኩላችሁ። ሙሉን ያሳያል ሁሉ እ? ምን አሉ?
ሶስት ምን transaction ኡን እ፣ ሶስት ነው ነው እ? ሶስት ነው የላኩላችሁ ፎቶ ሶስት ነው።
የመጨረሻው ላይ ግን ዊዝ አዎ ይገባኛል። ደንበኛችን ሶስተኛው ላይ ይላኩልን ላይ deposit ኡን ነው እንጂ withdraw ውን አያሳይም።
አራት መቶ ሙሉውን ሀምሳ አራት መቶ ብር እኮ ነው።
check ያድርጉትና ሙሉውን አዎ እ፣ አራት መቶ ሀምሳ ሚል withdraw deposit ነው የሚያሳየን ደንበኛችን
deposit check ያድርጉትና አዎ መጨረሻ ላይ ላኩልንን screenshot አይተውታል ደንበኛችን
ሁለት ነው እኮ አሁን እሱ ላይ?
እዚህ ጋ- አ
ሁለቱ ደ- ደ- ከዛ በፊት የላኩት ደንበኛችን የተቆረጠ ስለሆነ እንትን ማለት አልቻለም። እሱኛው ላይ መጨረሻ ላይ የላኩልን ላይ ግን ሙሉን ያሳያል፣ ግን deposit ኡን ነው የሚያሳየው፣ withdraw ን አያሳይም።
እና አሁን ምን ደግመው ይልኩልናል። ደንበኛችን እሺ፣ check ያድርጉት እና withdraw ን እሺ።
የሚያሳየው አንድ screenshot አድርገው ሙሉን ይላኩልን።
withdraw የሚያሳየው ነው?